hello ዜሮ ሰላም እግዚአብሔር ይመስገን።
እንደውልልሽ ከወዳቢ manufacture engineer እና እዚህ ድርጅታችን ጋር በ junior accountant ክፍት የስራ ቦታ ስላለ ዛሬ ከሰዓት ስምንት ሰዓት ወይም ነገ ጠዋት ሁለት ሰዓት ላይ ፈተና ስላለ መጥተሽ መፈተን ትችያለሽ።
አላወቀኝም እንዴ? እጹብ ነኝ እኔ
እጽሁፍ ማነሽ አለብሽ
እጹብ ድንቅ።
አላወኩሽ።
እሺ
ኦኬ በቃ እሺ።